ሄሎ ጤና ይስጥልኝ።
ተበወቀም ምን ልታዘዝ? ቴሌቪ
ቴሌቪ kashi ፕሮሸንቃኑ ጀላ ፍለታ ቱርቴ kashi ዲደምባ ከዚ ፈይት
ምን አሉኝ? ይቅርታ ስልኮት ይቆራረጣል። ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ይሰማኛል። ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው። ምን ልርዳው?
እንገንደ ወጀቱ
አማርኛ አይችሉም።
ኦሮመኛ ኦሮመኛ መስመሩ ስለተያዘ ነው። ትንሽ ቆይቶ ይደውሉ።